ሄሎ ጤና ይስጥልን ቤስት ቤት ሄሎ
ሄሎ ሄሎ ጤና ይስጥልኝ አብሮ ይስጥልን። እንትን ስኬት ሪደም አይደል እያለን ነው ማ የት ነው
ዳዊት በሬቻ ነው።
እ የት አልሽኝ ዳዊት በሬቻ ዳዊት በሬቻ እሺ አንድ ቲኬት ትልኪልኛለሽ ቼክ እንዳረገው ሄሎ
እሺ በዜሮ ሶስት ነው አዎ ቴሌግራም ላይ ላኪልኝ